ጤና ይስጥልን። ከቢጫ የጥሪ ማዕከል እንደመያችሁ በድጋሚ የደወልነው።
አዎ እሺ፣ ስለዚህ አሁን እርስዎ የተሰጠውት ምላሽ ምንድነው? ደብዳቤውን ይዘው head office እ ይሂዱ። የተጻፈለት office ደብዳቤ አለ አደለ? ፍርድ አለ ቤት።
አለ አዎ፣ እሱን ደብዳቤ ይዘው ሜክሲኮ ካለው head office ይግቡና እዛ ጋር ሲደርሱ okay።
እንዲያሳልፈውት እና አመለጋ ነኝ ብለው ደብዳቤውን አሳይተው ይግቡ።
እነ ማለደጋ አ- አመለ አመለ ወርቅ አመለጋ አመለ ወርቅ እሺ።
ብለው ደብዳቤውን አሳይተው ይለፉ።
እሺ እሺ የሚሄዱት ሜክሲኮ ካለው head office ነው ደንበኛችን።
okay አይ አውቀዋለሁ እሺ፣ ሌላ መረዳት ነገር አለ?
thank you አይ የለም በቃ እናመሰግናለን ስለ ደወል እናመሰግናለን። ስለ አገልግሎት ያለውን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።